hello ጤና ይስጥልኝ።
መንግስቱ ነኝ።
እሺ ከ WePlus transportation አገልግሎት ድርጅት ነበር የምደውልልህ።
እሺ አሁን ላይ ለአሽከርካሪዎችን እየመዘገብን አብረን ለመስራት እያደረግን ነው እሺ እና ድርጅታችን ከሌላው የተለየ የሚያደርገው በእያንዳንዱ trip ከሚቆረጠው አስር percent ላይ ስድስት percent ኡን ብቻ ተጠቅመን አራት percent ኡን ለአሽከርካሪዎች investment ም saving ም አገልግሎት እየሰጠን እንገኛለን okay እና ይህንን የምናደርግበት ነው ምክንያት አሽከርካሪዎች ስራ ቢያቆሙ እ፣ ድንገት ብልሽት ቢኖርባቸው ጡረታ ቢወጡ ምንም አይነት ድጎማ ስለሌላቸው በራሳቸው አቅም ራሳቸውን እንዲያስተዳድሩና የራሳቸውን አቅም ለመፍጠር ነው እና እርስዎም ፈቃደኛ ሆነው ከእኛ ጋር መስራት ከፈለጉ በነፃ WePlus solution provider የሚለውን መተግበሪያችንን ከ Play Store ወይ ከ App Store በማውረድ ከእኛ ጋር አብረው መስራት ይችላሉ እዛ ላይ በመመዝገብ በጣም አሪፍ እሺ እሺ በተጨማሪም ደግሞ ፋይሎትን መላክ ከፈለጉ ጥያቄ ካሉት የቴሌግራም ቁጥር አለን እሱን ልስጥዎት ይቻላል እሺ ንገረኝ ዜሮ ዘጠኝ ዜሮ ዜሮ
እሺ አንድ ቁጥር እሺ
እሺ ዜሮ ዜሮ ዜሮ ዜሮ አንድ እሺ ስልሳ ስምንት አስራ ስድስት እሺ መተግበሪያውን በቃሎት ይዘዋላ ይቅርታ we drive we drive ያልኩ አይደለም WePlus solution
We WePlus solution provider
እሺ Play Store ላይ ወይ App Store ላይ እንትን ሲያደርጉ ያመጣሉታል አ፣ እስ- provider የሚለው ላይ ነው የሚገቡት ምክንያቱም user ለተጠቃሚዎች የሚጠቅም አገልግሎት የሚሰጥ app ነው በጣም እሺ እሺ እሺ እሺ በቃ ስለ ላዳመጡኝ አመሰግናለሁ መልካም ቀን ይሁንልዎት እሺ አመጣለሁ እሺ እሺ